hello ጤና ይስጥልኝ ችግር
ጤና ይስጥልኝ ሰላም ነው። order አርብ ዕለት order ያደረኩት እንትን ነበረ ማለት
okay ሰባት አገኝ ነበር ስድስት መቶ apple still አልመጣም።
ምንድን ነበር የጎደለቦት? ይቅርታ apple apple አዎ okay ስንት ነበር ያዙት?
ስታት በሚል user name
okay እሺ ስንት ነበር ያዘዙት?
ሽንኩርት፣ ቲማቲም፣ ድንች፣ ካሮት፣ ፓስታ
okay ሁሉም አልመጣም ነው ወይስ የጎደለው አሁን ምን ምን?
ሁሉም መጥቷል። አቮካዶም ሁሉም መጥቷል። አብ- እንትን አልመጣም። apple የለውም።
okay እሺ ስልክ ይነግሩኛል? እሺ ዜሮ ዘጠኝ ሀያ ሀያ አስራ ስድስት ዘጠና አንድ አርባ- አርባ አምስት አርባ ስድስት ነው ያሉት ዜሮ ዘጠኝ ሀያ አስራ ስድስት አስራ ስድስት ዘጠና አንድ አርባ አምስት እሺ አንድ okay እሺ የመቼ ወር ነበር? ይቅርታ የ በአስራ አምስት ነው አርብ ያሉት?
ዕለት በአስራ አምስት አዎ ወይ June አስራ አምስት ወይ አስራ አራት
okay በአስራ አራት ነው ብዙ order ያለው ቲማቲም፣ ሽንኩርት፣ okay ፓስታ ምናምን ያለበት ነው አይደል?
አዎ አዎ okay አዎ፣ የቀረቦት እ, እንትን ብቻ apple ሙሉ አልመጣም።
apple አልመጣም። አዎ okay እሺ በጣም ይቅርታ። product ኡን ነገ ባስልክልዎት መረከብ ይችላሉ አይደል?
ዛሬ አይቻልም።
okay፣ አሁን- አሁን እንኳን- ቀርቼ ነው ዛሬም ሰው ትቀበልኛላችሁ ነበር።
ልክ ነው ታው ግን አሁን warehouse report ባረግ ከ warehouse አያወጡልኝም እና አሁን complain ካስገባሁት በኋላ እነሱ arrange አድርገው ነገ ነበር የሚያወጡት እ፣ ሲሳይሉኝ okay፣ እሺ፣ ለዛ ነገ ጠዋት early ጠዋት እንትን ማለት ትችላለህ? በጠዋት ነው። location ኣችሁ የት- የት አካባቢ ነው?
ሆይ
ኦ፣ ኮዬ እንኳን በጠዋት የሚደርሱ አይመስለኝም። warehouse ኣችን ገርጂ አካባቢ ስለሆነ ወደ ኮዬ በጠዋት የሚደርሱ አይመስለኝም። እሱን ቃል አልገባለሁ።
እኔ እስቲ ሪፖርት አድርግልኝ። እሺ፣ በቃ ችግር የለውም። እኔ complaint ውስጥ አስገባና እሺ፣ እ፣ ይደውልልዎታል።
እሺ፣ እሺ፣ እሺ፣ መልካም ቀን።
እሺ።